hello ወይ አዎ፣ ከችፕችፕ ነበር የምንደውለው። hello driver ኡ ብዬ ነበር እና ደውሎልኝ
ደወለው።
አዎ።
እሺ ሲቀበሉ የቀሩትን product ኦች ያሳውቁን። ሰባት product እንደያዙ ነው driver ኦቹ የነገሩኝ እሺ እሺ፣
እና የቀረውን ለእኛ ያሳውቁን። በዚህ ስልክ ዘጠና አንድ ሰላሳ ሶስት ብለው መደወል ይችላሉ።
እሺ፣ ደውላለሁ።
ለነገ እንዲወጣሎት ማታ ላይ ያሳውቁን እንደተቀበሉ።
እሺ፣ ደውላለሁ።
እሺ እሺ፣ እሺ መልካም እሺ።